hello እ ጤና ይስጥልኝ።
አብሮ ይስጥልን ጤና ይስጥልኝ።
አብሮ ይስጥልን።
ካርስቴ ነው የምንደውልልዎት። መሀሌት እባላለሁ።
እሺ
እርሱ አቶ ሼቡ ኖት?
እ
አቶ ሼቡ ኖት?
ማ ያው ቃል ያሉ ደንበኛችን።
አዎ አዎ አለው መስሎ አቶ ሼቡ ኖት እርሱ?
አዎ አዎ አዎ
እሺ የደወልልዎት አሪፌ ጥሪ ማዕከል አገልግሎት ላይ ያሉትን አስተያየት ለመጠየቅ ነው። የተወሰኑት ይኖሩታል?
አሁን እ እ እሺ ጊዜ የለኝም ነው ያሉኝ።
አዎ
እሺ ደንበኛችን።
አስተያየት ምናምን ካለ እሰጣለሁ በኋላ።
እሺ በድጋሚ ወይ እንደውልልዎታለን ሲመቸው እሺ እሺ እሺ አይደለም